ቀደም ማለት ይችላል።
ሄሎ፣ እንዴት ዋልሽ?
ነበር መስሎኝ
ተስፋ ነው አገኘዋለሁ። ስልኩ ጠፍቶብኝ ነበር።
ዘጠኝ አስራ አንድ ያዥ ነው ቆይ አንዴ። ዜሮ ዘጠኝ አስራ አንድ ናት።
ሀያ ስድስት ሀያ
ዜሮ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠና እሺ፣ ቴንክ እ በአንቺ ብቻ